Она страница 4 Мака. ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
ሰላም፣ እንዴት ነው?
ወደ ላሊበላ በረራ ማድረግ ፈልጌ ነበር ነገ።
ለነገ ለነገ እሺ። ሌሎት ለስንት ሰው ነው?
አንድ ሰው ስንት ብር ነው?
እሺ፣
ስንት ብር ነው አንድ ሰው?
እሺ፣ እያየሁልዎት ነው። እንዴ እሺ
ሶስት ሺህ ሰባት መቶ ሰላሳ አንድ ብር
ሶስት ሺህ ሰባት መቶ ሰላሳ አንድ ብር።
አዎ
እሺ እደውላለሁ።
ለሮብ ከሆነ ሶስት ሺህ ሶስት መቶ ሀያ አራት ብር።
ለሮብ አዎ
okay። እሺ እደውላለሁ መልሼ።
እሺ፣ ይደውሉ።
አመሰግናለሁ።
እሺ፣ እኔም ምናምን ስልክ አመሰግናለሁ።